તારા તમારી
ሰላም
ምን ነበር?
ኮሮላ መኪና ሁለት ሰባት አይቼ ነበረ።
እሺ በባንክ የሚያያዝ
እኮ ባንክ ይመቻቻል ብለን post ያደረግነው።
አዎ፣
እሺ ወይ ምን ላይ ነው ያየሁት?
ቲክቶክ ላይ
እሺ
ስንት ነው ባንክ የሚመቻቸው እና cash ስንት ነው?
ስንት ነው ታርጋው? B ሰላሳ አምስቱ ነው ያዩት።
እ ታርጋው B ሰላሳ አምስት ነው።
እኔ እንጃ ታርገው
እሺ ታርጋው ሁለት ነው ነው።
ያለን ሁለት ነው ያለን ሁለት ሁለት ነጥብ ስምንት አለን በ khaki color በ
ሌላኛው ሌላኛው ደግሞ ሁለት ነጥብ ስድስት አለን።
ስንት ነው ባንክ የሚመቻቸው?
ለእያንዳንድ እንደ khaki color ኡ ሁለት ነጥብ ስምንቱ ስምንት ሺህ ብር ነው የሚመቻቸው። ለዚህም ስምንት ሺህ ብር ነው የሚመቻቸው።
ስምንት መቶ ሺህ አዎ ቀሪውን cash ማለት ነው።
በ- በ- ለስንት አመት ነው አለ? ለሶስት
ምን አለኝ?
ለሶስት አመት ነው አይደል? ወራዊ ክፍያው ስንት ለስ- ነው?
ዳ- በሴት ከሆነ አራት አመት ድረስ ይሄዳል።
ወራዊ ክፍያው ስንት ነው የሚሆነው?
ይሄንን ማ- ማካፈል ማለት ነው። በአራት አመት ከሆነ ለአራት አመት መስራት ማለት ነው።
የቀረውን ብር ወለዱ አስራ አምስት percent interest ይከትበታል።
እሺ ለአራት አመት ነው ያልሽኝ አይደል?
ለሴት ከሆነ ለአራት አመት፣ በወንድ ከሆነ ሶስት አመት።
እሺ ያ ግን ሲሆን ንግድ ፍቃድ እንፈልጋለን።
እ
ንግድ ፍቃድ፣ TIN number፣ ያገባ ያላገባ እንፈልጋለን ባንክ ስናመቻች።
ንግድ ፍቃድ ግዴታ ነው ነው?
አዎ ንግድ ፍቃድ ግዴታ ነው። ንግድ ፍቃድ፣ TIN number፣ የኪራይ ውል፣ የሱቁ ማለት ነው። እሱን እሱን እንፈልጋለን። የታደሰ መታወቂያ እንፈልጋለን።
እሺ
እሺ